hello ጤና ይስጥልኝ አሊባባ።
አሁን ተቋረጠ። አሁን የደወልኩት ነኝ ናዝራዊ ሆቴል ፊት ለፊት ነኝ። አሁን ናዝራ ናዝራ ሆቴል ና- ናዝራ ሆቴል ከሆኑ ትንሽ ወደ ላይ ሲወጡ የ- እንትን አለ U-turn አለ የመንገድ ማስካፈያ እሺ በስተቀኝ በኩል ገባ ይላሉ። ከዛ አፍሮሊክስ ሞተር የሚል አለ የመኪና መሸጫ። በእሱ ሬክላም ትክክል ሲገቡ አሊባባዎች ሬክላማችን ይታያል።
ምን አፍሮሊንክ በናዝራዊ አዎ፣ በአ- ፊት ለፊት ማለት ነው ባለው አይደለም መደዳ እ፣ አዎ ይሄዱና ናዝራ ጋር ከሆኑ ትንሽ ወደ ላይ ሲወጡ በስተቀኝ በኩል U-turn አለ የመንገድ ማስ እንትን አዎ ማስካ- በስተቀኝ በኩል መታጠፊያ ይገባሉ።
ከን- ወደ ላይ ስትወጪ ከናዝራዊ ወደ ላይ ማለት ነው።
አዎ በስተቀኝ በኩል U-turn ሲያደርጉ በስተቀኝ በኩል ይገባሉ።
ምንድን ነው ስሙ?
አፍሮሊንክስ ሞተር የሚል አለ የሬክ- የመኪና መሸጫ በእሱ ሬክላም ትክክል ሲገቡ አሊባባዎች ሬክላማችን ይታያል።
እሺ።